ጤና ይስጥልኝ ስፖርት እባክዎ መርዳት?
ሰላም ነው እማ።
እግዚአብሔር ይመስገን።
አራት ሺህ ብር transfer አድርጌ ቆርጦታል። እዛም successful ይላል፣ ግን ቴሌ ብር አልገባልኝም ማታ እሺ፣ እ?
ከሁሉ ስፖርት ላይ አዎ።
ያስተላለፉት screenshot አድርገህ ቴሌግራም ላይ ላኩልን።
ልኬ- ልኬላችሁ ነበር ማታ በዛ ሰዓት ጀምሬ አላያችሁትም እስካሁን።
እ፣ ልከው ነበር። እሺ፣ ማን ነበር አዎ።
ስሞትን?
ያሬድ
ያሬድ ማ ምሩጽ
እም፣ ያሬድ ምሩጽ
አዎ።
አራት ሺህ ብር ስልክ ይላኩ ብለን እኮ ልከንሎት አላዩትም። እርሶም አልመለሱልንም። ሶስት ሰዓት ከሀያ ላይ okay እና ስልኩ ይሄ ነው ልንገርሽ። አሁን ኳስ ልመድብበት ብዬ ነበር ለዛ ነው እኮ እዛው ላይ ጻፉልን፣ text ያርጉልን።
ስልኩ። እሺ እሺ እሺ